ኤሌክትሪክስለን ዋሽንግተን የህክምና ማዕከል
hello።
አቤት ሰላም ጤና ይስጥልኝ።
ሰላም
ከሚኒሊክ ሆስፒታል ነበር የምደውለው።
እሺ ቅድም የደወላችሁ ናቸው አ
ምን ነበር
እንትን ልጁ እ፣ ስ- ትንሽ ደከም ስላለብን ማለት ነው እንትኑ ይሻለናል ብለን ነበረ። ይሄ
ምኑ
አምቡላንሱ።
እሺ መልሰን እንደውላለን እሺ እዛ ሆነን እንጠብቃቸዋለን።